hello ጤና ይስጥልኝ ከዊፕላስ ሶሉሽን ነው የደወልኩት ዊፕላስ ሶሉሽን provider ላይ ተመዝግቦ ነበር አገልግሎት ለመስጠት
hello ጤና ይስጥልኝ
አብሮ ይስጥልን።
ከዊፕላስ ሶሉሽን ነው የደወልኩት እሺ ዊፕላስ ሶሉሽን provider ላይ ተመዝግቦ ነበር አገልግሎት ለመስጠት okay
እሺ አሁን ምን አለ እምናችን ናት።
አሁን ስራ ስለጀመርን እርስዎም ኦንላይን ላይ ሆነው ተጠቃሚዎች ጋር በመገናኘት ስራ መቀበል እንደሚችሉ ለማሳወቅ ነው
እሺ እናመሰግናለን፣ እንደውላለን።
እሺ እሺ እሺ አመሰግናለሁ መልካም ቀን እሺ ላንቺም thank you